ለራብ ቦታ አይጠቅምም። ተራርቆ መኖር ሕይወት አይጠግንም። ደህና ሁን ፍቅሬ ሆይ አልተገናኘንም። ደህና ሁን ፍቅሬ ሆይ ደህና ሁን ፍቅሬ ሆይ አልተገናኘንም። በህልመት ተያየት ለናፍቆት አይጠቅምም። ተራርቆ መኖር ሕይወት አይጠግንም። ደህና ሁን ፍቅሬ ሆይ አልተገናኘንም። ደህና ሁን ፍቅሬ ሆይ ደህና ሁን ፍቅሬ ሆይ አልተገናኘንም። በፍቅር ትኩሳት በናፍቆት ታምሜ አጠገብ ያየኩሽ አንድ ቀን በህልሜ አይኔን ያዘወትር እኔ እፈልግሻል አንቺ ግን የለሽም ደመና ጋርዶሻል በህልምናየት ለናፍቆት አይጠቅምም። ተራርቆ መኖር ሕይወት አይጠግንም። ደህና ሁን ፍቅሬ ሆይ አልተገናኘንም። ደህና ሁን ፍቅሬ ሆይ ደህና ሁን ፍቅሬ ሆይ አልተገናኘንም። በህልመት ተያየት ለናፍቆት አይጠቅምም። ተራርቆ መኖር ሕይወት አይጠግንም። ደህና ሁን ፍቅሬ ሆይ አልተገናኘንም። ደህና ሁን ፍቅሬ ሆይ ደህና ሁን ፍቅሬ ሆይ አልተገናኘንም። ፍቅሬ ወይ አምርረሽ ርቀሽ ሄደሻል። ስለዚህ አይችልም ናፍቆቴ ሊሻሻል። በህልም መተያየት ለናፍቆት አይጠቅምም። ደህና ሁን ፍቅሬ ቆይ ሌላ ቃል የለኝም። ድረም ድርብ ድረም ድርብ በህልመት ተያየት ለናፍቆት አይጠቅምም። ተራርቆ መኖር ሕይወት አይጠግንም። ደህና ሁን ፍቅሬ ሆይ አልተገናኘንም። ደህና ሁን ፍቅሬ ሆይ ደህና ሁን ፍቅሬ ሆይ አልተገናኘንም። በህልመት ተያየት ለናፍቆት አይጠቅምም። ተራርቆ መኖር ሕይወት አይጠግንም። ደህና ሁን ፍቅሬ ሆይ አልተገናኘንም። ደህና ሁን ፍቅሬ ሆይ ደህና ሁን ፍቅሬ ሆይ አልተገናኘንም። አይነ የመተረ እኔ ፈልግሻል ሌሊትም ስተኛ ልቤ ያስብሻል አንቺ ግን የለሽም ደመናው ጋርዶሻል እያሰላሰልኩሽ ይነጋል ይመሻል ድርም ድርም ድርም ድርም በህልመት ተያየት ለናፍቆት አይጠቅምም። ተራርቆ መኖር ሕይወት አይጠግንም። ደህና ሁን ፍቅሬ ሆይ አልተገናኘንም። ደህና ሁን ፍቅሬ ሆይ ደህና ሁን ፍቅሬ ሆይ አልተገናኘንም። ደህና ሁን ፍቅሬ ሆይ ደህና ሁን ፍቅሬ ሆይ አልተገናኘንም። ደህና ሁን ፍቅሬ ሆይ ደህና ሁን ፍቅሬ ሆይ አልተገናኘንም። ደህና ሁን ፍቅሬ ሆይ ደህና ሁን ፍቅሬ ሆይ አልተገናኘንም። ደህና ሁን ፍቅሬ ሆይ ደህና ሁን ፍቅሬ ሆይ አልተገናኘንም።